hello ሰባ ሰባት እስኪ pin ኑን አስተካክል።
ስንት ነው ያልከኝ?
ሀምሳ አምስት አርባ ሰባት እዛው ፔፕሲ ነው የሚለው።
አምሳ አምስት ፔፕሲ ግን አይደለም። አዎ ፔፕሲ ነው የሚል እና ፍየል ቤት ነው ያለች እሷ።
ፍየል ቤት ነው ያለችው።
አዎ ግን እዚህ እንዳሚለው የሚነሳ order ነው።
ፔፕሲ ከየት የሚነሳ order ነው?
ከእንትን ነው ሜሪ
ኮንዶም ያለው ከፔፕሲ ዝቅ ብሎ አዎ፣ አይ አይደለም ፔፕሲ እ።
ዝቅ ብሎ ያለው
እኮ ታዲያ ፔፕሲ ፍየል ቤት ስንት ኪሎ ሜትር ነው? አርባ ሶስት አምስት ብር ምናምን።
ነው የሚሆነው። አርባ አምስት ብር ነው የቆ- ሶስት አናብም ስላለው ብዬ ነው የዝናብ እኮ አርባ አምስት ብር ማለት ነው። ቆይ አንዴ ጠብቀኝ።
የ-
ማነው እሱ?
የዝናብ አት- ትእዛዝ
ትእዛዙ
እ፣
ስማኝ አንዴ ልንገርህ። መስመር ላይ እሺ።
ጠብቀኝ።
እሺ
ያው ልክ ከፔፕሲ ፍየል ቤት ማለት ነው ትእዛዙ አንድ ኪሎ ሜትርም አይሞላም። ስለዛ አርባ አምስት ብር ነው። ልክ ነው።
እሺ አርባ አምስት ብር አይደለ ይቆጠራል። ጨምሮ ከሆነ አዎ።
ይቆጠራል ደግሞ መቀነስ አለበት ማለት ነው። ስንት ነው ይቆጠራል?
እሺ፣ በቃ። አይ አረ ምስለ ልብሶ ይክል ነው።
ልክ ነው። በቃ እሺ።